hello
ጤና ይስጥልኝ Best Bet
hello ወንድሜ አሁን ገባ አልገባም ነኬ
ምናልከኝ
አሁን ቅድም ገባ አልፍ ነበር ላኪን አልገባማ
ሁለቱ ብር እና ሶስት መቶ ብር ነው አዎ እሺ አሳውቅ ያለለ ስንትል አሁን አልገባለም ድጋሚ refresh እያደረክ ሞክረው ገብተናል ብለውኛል refresh እያደረክ ሞክረው እስኪ ቴሌብር account refresh እያደረክ ሞክረው
አረ ሪባክ አይደለም እንደዚህ አሁን ያወራክ ራሱ ያረግ በሌላ ስልክ ዜሮ ዘጠኝ አስራ አምስት ቤት ነው ሁለት ሺህ ብርና ሶስት መቶ አዎ ብር አስራ አምስት አስራ ስድስት እኮ አሁን ነው የመለስኩኝ ሰላሳ ሺህ።
አስገብተናል ብለው አሁን ነው የመለስኩኝ ድጋሚ check ታደርገዋለህ refresh እያደረክ የቴሌብር account ን hello
አሁን አሁን ራሱ ቴሌብር ውስጥ refresh refresh ያደረጉ ነው እኮ አንዳንዴ ትንሽ ሊቆይ ስለሚችል ነው። እስከ አምስት ደቂቃም እስከ አስር ደቂቃም ሊቆይ ይችላል። refresh አድርግና በዛ ደቂቃ ውስጥ ካልመጣልህ ድጋሚ ይደውል።
እሺ እሺ